ነው አረማመዴ። ፋሽን ሾው ምናምን ሳይሆን
የተላመድካቸው የግል ሴሰኞች አረድ ለማላቸው ሸልዬ መሞቴ ነው። ይሁን ስራመድ ጥሩ ነኝ። ቆንጆ ነኝ። አ! አመሰግናለሁ። እ፣ ፊቴን ታጥቤ እመጣለሁ። አመሰግናለሁ። I'll be right back.